ጤና ይስጥልን።
ሄሎ ጤና ይስጥልን።
ስንጮት በጣም ርቋል አባት ይቅርታ።
አይሰማም?
እሺ ምን ነበር?
አባዱላ ሁለት ሺህ ሰባት ነበረ የፈለግኩት እሺ
አለ እጃችሁ ላይ አዎ አለ።
እስከ ስንት የሚባል ነው?
አባዱላ ሁለት ሺህ ሰባት አት- በአውቶማቲክ ነው በማንዋል?
በሁለቱም ችግር የለውም።
ጠብቁኝ አንዴ። እሺ ሳምንት እሺ።
መስመር ላይ ነው አባት?
አቤት አለሁ።
ሁለት ሺህ ሰባት ሞዴል ነው አይደል ያለኝ?
አ
እሺ ሶስት ነጥብ አምስት አለን።
እሺ
መስመር ላይ ነው አባት?
አለሁ አለሁ፣ እየሰማሁሽ ነው።